እግዚአብሔር ሰብሮኝ ከፊቴ ወጥቷልና እመላለሳለሁ ያለ ሀሳብ እንደገና ያለ ሀሳብ እንደገና ያለ ሀሳብ እንደገና ያለ ሀሳብ እንደገና ያለ ፍርሃት እንደገና ሰባይ እግዚአብሔር ሰብሮኝ ከፊቴ ወጥቷልና እመላለሳለሁ ያለ ሀሳብ እንደገና ሰባይ እግዚአብሔር ሰብሮኝ ከፊቴ ወጥቷልና እመላለሳለሁ ያለ ሀሳብ እንደገና ያለ ሀሳብ እንደገና ያለ ሀሳብ እንደገና ያለ ሀሳብ እንደገና ያለ ፍርሃት እንደገና ከፊቴ የወጣው የሳት ሰረገላ አሃ፣ ድምፁ የሚያስፈራ ግርማው የሚያስፈራ አሃ፣ አለቃው እሱ ነው የሰራዊቶቹ ኡሁሁ፣ ማንም አያመልጥም በጭራሽ ከእጆቹ ኡሁሁ፣ ከፊቴ የወጣው የሳት ሰረገላ አሃ፣ ድምፁ የሚያስፈራ ግርማው የሚያስፈራ አሃ፣ አለቃው እሱ ነው የሰራዊቶቹ ኡሁሁ፣ ማንም አያመልጥም በጭራሽ ከእጆቹ ለዚህ ነው የተማመንኩበት ለዚህ ነው የተደገፍኩበት ለዚህ ነው የተማመንኩበት ለዚህ ነው የተደገፍኩበት ከእኛ ጋር ያለው ከሁሉ ይበልጣል። አሃ፣ መቼ በቀላሉ በዋዛ ይረታል። አሃ፣ ሞትን ያሸነፈው የትንሣኤው ጉልበት አሃ፣ አሁንም ይሠራል እኛ ባለንበት። አሃ፣ የእኛማ ኢየሱስ ከሁሉ ይበልጣል። አሃ፣ መቼ በቀላሉ በዋዛ ይረታል። አሃ፣ ሞትን ያሸነፈው የትንሣኤው ጉልበት አሁንም ይሰራል እኛ ባለንበት። ለዚህ ነው የተማመንበት፣ ለዚህ ነው የተደግፍንበት፣ ለዚህ ነው የተማመንበት፣ ለዚህ ነው የተደግፍንበት። ሰበረልኝ የነሐሱን ደጅ ሰበረልኝ ቆረጠልኝ መወርወሪያውን ቆረጠልኝ ሰበረልኝ የነሐሱን ደጅ ሰበረልኝ ቆረጠልኝ መወርወሪያውን ቆረጠልኝ አሳልፎ ሰጠኝ ጠላቴን በእጄ ከፊቴ የወጣው ኢየሱስ ወዳጄ አሳልፎ ሰጠኝ ጠላቴን በእጄ ከፊቴ የወጣው ኢየሱስ ወዳጄ ኢየሱስ ወዳጄ ኢየሱስ ወዳጄ ኢየሱስ ወዳጄ ኢየሱስ ወዳጄ አሳየው ልኩን አሳየው በባህር አስሮ አስቀረው አሳየው ልኩን አሳየው በባህር አስሮ አስቀረው ሕዝቡ ተሻግሮ ደረሳ ሲያይ ከበሮ አንስቶ አንስቶ እሰይ ሕዝቡ ተሻግሮ ደረሳ ሲያይ ከበሮ አንስቶ